ማግኘት የደሳለኝ ፍቅራችን ዘላለም ጸንቶ እንደሚኖር ተስፋለኝ እንደጠበኛት አገኛት እንደጠበኛት አገኛት ስላገኘሁሽ አንቺን ደስ ብሎኛል እኔን እንኳን ያለኛል ሆነ ስመኝሽ አንቺኑ ለማግኘት የአጋጣሚ ነገር አገኘው ዛሬ በድንገት ሆነ ስመኝሽ አንቺኑ ለማግኘት የአጋጣሚ ነገር አገኘው ዛሬ በድንገት የሳብ የተሟላ አንቺን በማግኘት ደሳለኝ ፍቅራችን ዘላለም ጸንቶ እንደሚኖር ተስፋለኝ እንደተመኛት እንደተመኛት ስላገኘሁሽ አንቺን ደስ ብሎኛል እኔን አሃ የፈለኩት ፍቅር ስለተሳካልኝ ሀሳቤ ደስታና ተድላ ሁሉም ነገር ስቆ በልቤ የፈለኩት ፍቅር ስለተሳካልኝ ሀሳቤ ደስታና ተድላ ሁሉም ነገር ስቆ በልቤ የሳቤ ተሟላ አንቺን በማግኘቴ ደስ አለኝ ፍቅራችን ዘላለም ጸንቶ እንደሚኖር ተስፋለኝ እንደተመኛት እንደተመኛት ስላገኘሁሽ አንቺን ደስ ብሎኛል እኔን አዎ እንጂ ቁልፉን ውሰ የልብ የመክፈቻ ሰጠሁሽ የሚበት ድምፅ ነው ያንቺ ስለሆነ የግልሽ እንጂ ቁልፉን ውሰ የልብ የመክፈቻ ሰጠሁሽ የሚበት ድምፅ ነው ያንቺ ስለሆነ የግልሽ የሳብ የተባለ አንቺን በማግኘቴ ደስ አለኝ ፍቅራችን ዘላለም ጸንቶ እንደሚኖር ተስፋለኝ እንደተመኛት እንደተመኛት ስላገኘሁሽ አንቺን ደስ ብሎኛል እኔን አሃ የህይወቴ መዲን የኑሮ ጋሻ ስለሆንሽ ከሴቶች መርጬ አንቺን ብቻ ብቻ ወደድኩኝ የህይወቴ መዲን የኑሮ ጋሻ ስለሆንሽ ከሴቶች መርጬ